እንደዚህ እንደዚህ ብሎ ይልሽ ተስፋ ሰጠን የሚባለው አይደለም። ግን በእናትሽ ሁሌ ቢወጣ አይሰጡም። ለመሰለሽ ገገማ ገገማ አንቺ በእናትሽ አሁን ትንሽ እኮ ለማለት ያክል ሄሎ ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነበር የምደውልዎት።
እሺ complain አቅርበው ነበር። order አድርገን መጣ አይተም ነበሩት።
አ ምን ምን ነበር? ይቅርታ ደርሰዋል፣ ሁሉንም ተቀብለዋል።
ተቀብለዋል።
እሺ እሺ፣ እናመሰግናለን። check ለማድረግ ነበር።
እሺ እናመሰግናለን።
እሺ፣ መልካም ምሽት።